Hello ሰላም ጤና ይስጥልኝ። ቤት ቤት ሰላም ነው?
ሰላም እንዴት ነህ?
በዚህ ቤት ነው አዎ አዎ።
እና ትናንት ወደ አማራ እየተጫወት እሺ
እሺ አምስት መቶ ብር አውራለሁ ብዬ እስካሁን ሁለት ሄደም ገባልኝ።
እሺ እዛው አየር ላይ ነው ያለው።
እሺ ቆይ፣ ንገረኝ ስልክህን።
እሺ ዘጠኝ
እሺ አንዴ ይቅራ።
አይ
ዜሮ ዘጠኝ
አይ አዎ ዜሮ ዘጠኝ
አስራ አምስት እሺ ዜሮ ስድስት እሺ ዜሮ ስድስት ሀምሳ አንድ
እ ዘጠና ሰባት ዘጠና ሰባት መች ነበር ያልከኝ?
ትናንትና እና ወደ ማታ ስድስት ሰዓት አካባቢ ከሌሊቱ ስድስት ሰዓት
ትናንት ወደ ማለት በሰላሳ ነዋ በሰ- አይ በአንድ በአንድ በአንድ ነው።
አዎ እሺ
እሺ በአንድ
ስንት ብር ነው ያልከኝ?
ሺህ አምስት መቶ ብር እኮ አንድ ሺህ ብር ለብቻ አምስት መቶ ብር ለብቻ ነው የላከው አዎ እኮ ገብተዋል እኮ check አድርገው።
እዚህ በቴሌ ብር አዎ አዎ balanced ነው። እሺ
አባ አልገባልን በእናትህ check አድርግ check አድርግ ግድ ይለህም እዚህ balanced ነው የሚለው ገብተዋል። Refresh አድርግ ወይ ለእንትና ለቴሌ ብር ደውልላቸው።
እዚህ እሺ አባት